ધારામાં හෙලා තෙනෙස්තලෙන් හරි
ගරාමොට් አዎ ሰላም ነው እግዚአብሔር ይመስገን ሀዊ ይባላለሁ ከዊ ፕላስ ሶሉሽን ነው የምደውለው እሺ እ፣ ባለፈው አፕሊኬሽናችን ላይ ተመዝግባችሁ ነበር አይደል አላወቅኩም ምን አፕሊኬሽን ነው?
ዊ ፕላስ ሶሉሽን የሚል እሺ ምን ነበር አላወቅኩም እ፣ አፕሊኬሽናችን ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ የሚይዝ ነው እሺ እ፣ ከምንሰጣቸው አገልግሎቶች መካከልም ሱፐር ማርኬት፣ ሱቆች፣ የተለያዩ ቡቲኮች፣ ሬስቶራንቶች፣ ካፌ፣ ሆስፒታል፣ እም፣ ደላላ ቤቶች እና የም- እነዚህን የመሳሰሉ ከሀምሳ በላይ አገልግሎቶችን በአንድ ላይ የያዘ ነው እና ሱፐር ማርኬቶች ደግሞ ከ delivery agent ኦች ጋር በመገናኘት ኦንላይን እ፣ የሚሰራበትን መንገድ እየፈጠርን ነበር እና ለሱ ነበር application develop የተደረገው እና registration ጀምረን ነበር። register አድርጋችሁ ነበር። system ላይ ነው ያገኘሁት ስልካችሁን።
አላወቅኩም ማን እንዳደረገ ምንድን ነው አሁን ሌላም ሰው የምናደርገው?
ይኖራል።
አዎ እሺ አሁን የደወልኩት እ፣ የተመዘገበው account active እንዲሆን እ፣ አንዳንድ system ላይ የሚሞሉ ጥያቄዎችን እየጠየቅኩኝ ነበረ። እችላለሁ መጠየቅ?
እ፣ ቆይ አንዴ ወይ ሌላ ስልክ text አደርግሎታለሁ
እሺ ሌላ ስልክ
አዎ እም፣ በዛ ስልክ መደወል እችላለሁ?
አዎ እሺ